ሁለት ሺ ወደዚህ አስተላልፈን ጤና ይስጥልኝ አርፌ ለዚህ ሰኝ የባኩም ልርዶ
እንዶ እንትን እኮ እንትን ወደ ኪውኪው በርከት ሊበር ስልክ አስገብቼ
እሺ እና ብሩ አልተመለሰልኝም። ጌሙ ላይም የለ ቴሌብሪ ላይም አልተመለሰ።
እሺ ደንበኞችን አሁን የሞከሩት አላ ቆይቻለሁ። ቀን ላይ አስር ሰዓት አካባቢ ላይ ነው አመልክተው ነበር ወደኛ።
አዎ ወደ እናንተ አመልክቼ በቴሌግራም screenshot ላክልኝ ብላ ስልኩን ልካልኝ ልክላት ዝም ማለት።
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ በዚህ ቁጥር።
እሺ ስሙት ንገሩኝ።
አህመድ ኡመር
አህመድ ኡመር
ደንበኛችን አንድ መስመር ላይ ይጠብቁኛል። ምን ደረጃ ላይ እንዳለ ላረጋግጥሎት። መስመር ላይ አሉ? እሺ፣ መስመር ላይ ስለጠበቁ እናመሰግናለን። ጉዳዩ ስለሚ
ምን
በትዕግስት ይጠብቁ።
ምን ምን
ለሚመለከተው አካል ተላልፎሎታል ደንበኛችን።
መልካም እሺ፣ መልካም እሺ። ጉዳዩ ሲያልቅ ደውለን እናሳውቆታለን።
እሺ፣ ሌላ የምረዱት ነገር አለ?
የለም የለም።
እሺ፣ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት ይሁንልዎት።
እሺ